ሄሎ ሄሎ ጤና ይስጥልኝ ድሪም ሻርማ እሺ እናቴ ከቢዩ ነበር በኦርደር ነበር ሰማንያ ዘጠኝ ሰማንያ አምስት አስራ አምስት ኦርደር ተቀብላችኋል አዎ እ አዎ አዎ ወስዶታል እሺ እሺ